አልሳም ቁጥር አንድ አፓርትመንትን በመሃል አዲስ አበባ ሜክሲኮ በጥራትና በፍጥነት ገንብተን ላስረከብናቸው ደንበኞች ምቹ መኖሪያ ሆነዋል። እዚሁ compound ውስጥ አልሳም ቁጥር ሁለት አፓርትመንት ሕንፃን እየገነባን ሲሆን በፍጥነት የምናስረክብ ለመሆናችን ቀደም ሲል ከእኛ የገዙ ደንበኞቻችን ምስክሮቻችን ናቸው። ምርጫዎ ባለ ሁለት መኝታ ነው ወይስ ባለ ሶስት መኝታ? በደንበኞች ጥያቄ መሰረት ባለ አንድ መኝታ ቤቶችም አዘጋጅተናል። ለሰርግ ቢሉ ለልደት እንዲሁም ለየትኛውም አገልግሎት የሚውል የተንጣለለ terrace ናም ጤናውን የሚጠብቁበት ዘመናዊ ጂምናዚየም ጭምሮ ወደተካተተበት አልሳም ቁጥር ሁለት አፓርትመንት ጎራ ይበሉ። በምቹ መኖሪያም ለምቾቶ ኑሩ የሚል የወዳጅ ግብዣ ስናቀርብልዎ ደስ እያለን ነው። ይደውሉ በ0973733737 አሊያም በ0926858585 አዋልሳም ፕሮፐርቲስ የታማኝ እጆች ውጤት